নিয়ে নেবো কোনো এক।
Hello?
ሄሎ ወይ ይቅርታ ኩለኔ ኖታ አ ኦኬ ቼክ አድርጌ ልደውል ብዬቱ ነበርና አ ደውዬላት ነበር እሷ ስድስት ኬጂ ነው የተረከበችው ወሰደችው?
አዎ ሙሉውን ነው የወሰደችው ስለዚህ እርስዎ ምን ያደርጋሉ በእሷ ቁጥር በእሷ ቁጥር ደውለው ትደውልሎታለች ብዬዎታለሁ እ የአምስት ኬጂ ብር refund ታደርግሎታለች በቴሌ ብር ትልክሎታለች እንደዛ ነው ማድረግ የሚቻለው
እሺ ምክንያቱም ያው የ join ብሎ የሚቀላቀለው ሰው ስህተት ነው ይሄ እ create ያደረገችው እሷ የምትፈልገው ሰው እንዲቀላቀል ነበር እና እንደዛም መስሏት ነበረ ሌላ location ነው ያሉት አልኳት በቃ ማድረግ የምችለው refund ማድረግ ነው ብሩን ብላለች
እሺ እ ልደውልላትና አዎ ተለበላት ላናግራት።
ይቅርታ ግን እርሶ ስሞት ማን ነው ሁለኔ የማን የማንን ነው የከፈሉት እኔ የጫልቱ የመግሳን የው ሰላምን ጫልቱ ሁለት ነው የፈልኩት።
ኦኬ አዎ ልክ ነው በቃ ይደውሉላት ይደውሉላትና ዘጠና አምስት ብር የአምስታችሁ በአስራ ዘጠኝ ብር አይደል ኦርደር ያደረጋችሁት አ ዘጠና አምስት ብር በቴሌ ብር ትልክላችኋለች ያዋሯት እሺ እሺ እሺ መልካም